ሄሎ ሄሎ ጤና ይስጥልኝ ሰላም ነው ጤና ይስጥልኝ እግዚአብሔር ይመስገን ጌታቸው ነኝ ጌታቸው
ጌታቸው እንዲህ ያለ ከአንበር ደብረ ማርቆስ አዎ አዎ እሺ ሰላም ነው ሰላም ነው አለን አለን
እንዴት ነው አሁን ላይ ደረሰ አዎ ምንድን ነው እስካሁን ጉዳዩን እ፣ እየተከታተልኩ ነው የነበረው እ፣ ዛሬ ግን እ፣ እ፣ የመጨረሻ ውሳኔ ነው የሚያገኘው ይጸድቃል እህ፣ እንደሚጸድቅ ነው ዛሬ ይጸድቅልሃል እ፣ process ኡ አልቋል እም፣ confirm ተደርጓል በፋይናንስም እህ።
እ፣ ሲደርሰኝ ዛሬ ከሰዓት ወይ ነገ እደውልልሃለሁ እሺ እሺ አዎ አዎ እሺ አመሰግናለሁ መልካም ጊዜ